ሌላ Hello መለሰ፣
አቤት ከ ChipChip ነበር ምን ከ call center ነበር የምንደውለው።
እ ወደ ጋርመንት እየሄድክ ነው? ይቅርታ። Hello፣
ወይ ወይ ይሰማል አሁን።
ወደ ጋርመንት እየሄድክ ነው?
አይ ወደ ጋርመንት አይደለሁም አሁን እንትን ነኝ ለጋር ነኝ።
ለጋር እኮ ጋርመንት ትሄዳለህ አይደል?
ጋርመንት አዎ አለብኝ ጋርመንት አለብኝ። አዎ ምን አልከኝ?
አዎ አዎ አዎ አዎ የትዕግስት order ይዘሃል አይደለ? ትዕግስት ትዕግስት ወደ- አዎ አለ አዎ እየጠበቀች ነው። በእናትህ በቃ እሺ፣ ስንት ሰዓት ትደርሳለህ ወደ ጋርመንት?
ጋር እዚያው ነገርና ዝናብ የዘነበ ስለሆነ አልወጣ ብሎ ቆመናል።
እሺ በቃ እሺ።
እሺ